እዝል ሰላም ከበንጽደቅ በጸጋ ዚአሁ ወንርከብ ሰላም በኢየሱስ ብርሃን ብርሃነ ዓለም ለኢየሱስ ይላል። ዋናው በኢየሱስ ክርስቶስ መድኃኒ መድኃ መድኃኒትነ ዘመጻብየነ አናህስዮ አመሳነ ወልዶ በድነ ዚያፈቅር ፈነ ወለነ ዚያፈቅር ፈነ ወለነ። ይህ ነው ዋናው። ዚያፈቅር ፈነ ወለነ